ሰላም ሰላም።
እ፣ ከቺፕቺፕ እቃ አዝዤ ነበረ።
Okay፣ በዚህ ቁጥር ነው ያዘዙት?
ስንት? አዎ መሰለኝ።
በዚህ ቁጥር ነው። check ላና ሌላ ቁጥር ካለ ይነግሩኛል። እሺ እሺ
ኖሊ በሚል ነው።
አዎ በኖ ታዟል።
Okay፣ አ፣ ምንድን ነበር ያልመጣሉት?
እ፣ ቆይ አንዴ ይቅርታ።
እሺ ረዴት ረዴት group ላይ ነው አይደል join ያደረጉት?
አዎ Okay፣ እሺ
እኔ ረዴት ነኝ። አሁን Okay፣ ረዴት የደወልኩት ነው። እሺ አዎ።
እሺ። ምን ምን ምንድን ነው product ያልመጣው?
እ፣ ድንች ሆነ
ድንች እና ጥቅል ጎመን አይደል? ሌላውን እንትን እ፣ ቀይ ስር ድ- ድንች እና ተቀብሏል።
አይ አተ- ዛሬ እኔ አልነበርኩም። ልጆች ናቸው ተቀበሉ ብያቸው ነበር። ይምጡ አይምጡ አላወቅኩም።
Okay፣ አ፣ እሱን check ያድርጉልኛ።
እሺ አ፣ location ኑ
ሰሚት
Okay እሺ ቸርጉልኝ እና እሱን ሲደውል ጥቅል ጎመን እና የድንች order fail ስላደረገ ነው ወደ ቴሌብር ይመለሳል ብሩ።
ተመልሷል።
group ላይ አይቻልም።
Okay፣ ያው የሁለቱ ተመልሷል። አሁን እም፣ የሚቀበሉት order ቃሪያ፣ ድንች፣ የቺፕስ እና ቀይ ስር ነው። ሶስቱን መረከቡትን check ያድርጉና
እሺ ካለ እሺ።
ለነገ ይመጣል። ሌላ አዎ፣ አዎ።
መጨመር እሺ አዎ ያሳውቁኝና ካልሆነ አብሮ እንዲወጣ አደርጋለሁ ነገ ከሚጨምሩት።
እሺ እሺ እሺ እሺ መልካም